Hello
Hello ቆይ እኔ የምልሽ የሄኖክ ማለት ነው እ matrix ላይ የተመዘገበው የታርጋ ቁጥር ሀያ አንድ ሰባት አስራ አምስት የሚል ነው።
እሺ ያገኙት ፋይል ግን ሀያ ሁለት ስድስት ሰማንያ ስድስት የሚል ነው።
አዎ የእንትን ነበረ የራሱ እ፣ እሱ ነበር የሚይዘው ግን ሁለቱም የአንድ ሰው የ- የአንድ የአንዱ ሰው የ Beautiful ኢትዮጵያ የሚባለው መኪና ነው። ሁለቱም ኮስተር እኛ ጋር ይሰሩ ነበር እና እሱን ነበር የሚይዘው። አሁን ግን ይሄንኛውን ነው የሚይዘው።
የትኛው እኔ የጻፍኩትን አሁን ሀ- እ፣ እዛ ሀያ አንድ matrix ሰባት ላይ ያየሽው ሀያ አንድ የሚለው የእሱ ፋይል ግን የለም።
እ የእሱ ፋይል ግን የለም እ፣ በደንብ ፈልጊው ይኖራል።
እ?
በደንብ ፈልጊው ይኖራል።
እኔ እንጃ እንግዲህ እኔ በጣም ነው የፈለኩት። ያገኙት አንድ ፋይል ነው እዛው ያገኘሽበት ፋይል ውስጥም ፈልጊው እኮ ያገኘሁበት ፋይል ውስጥ ነው እኮ የፈለኩት። ካልሆነ ወይም system ላይ ካለ print አረገዋለሁ።
system ላይ ከተመዘገበ እሺ።
አዎ፣ ተመዝግቧል።
እሺ ደረሽ እንዴ ቤት
እ?
ደረሽ ቤት የፕ የሳፋሪ እንትናችን መጥቷል። ላሳውቅሽ።
መጣ።
አዎ።
በጣም ጥሩ።
እኔ እና አንቺ ግን መጠቀም አንችልም።
ለምን የቴሌ call center ስለንት ስለምንል
ለ call center ኡ አይሆንም?
አዎ
ኧረ እባክሽ አዎ አይሰራም።
እንዴ ዋይፋይ አይደል እንዴ? ምን አስጨነቃቸው?
ይሰራል ግን call center ኡ ጋር ስትገቢ አይሰራም።
አይ ጮዲያ
እኔ እና አንቺ በዛኝ ትጠቀማለን። ላሳውቅሽ ብዬሽ ነው ማናቸውም እሺ